Hello hello Hello ሰላም አቤት።
ጤና ይስጥልን። አይሰማም?
አብሮ ይስጥልኝ።
Auto key programmer ነው።
አዎ Locksmith ነው አይደል? የምትሰጡት አዎ።
Service። እሺ፣ እኔ አዎ።
ሀሮን ይባላል ስሜ። የደወልኩት ደግሞ ከ WePlus Solution ነበረ።
እሺ ሶኛ መተግበሪያ ወይም application ነበር develop ያደረግነው።
እሺ።
ስለዚህ እናንተም እሱ ላይ ድርጅታችሁን በማስመዝገብ በነፃ ማስተዋወቅ ትችላላችሁ።
okay እም፣ ከእናንተም ሆነ ከ users የምን- የምናስከፍለው ምንም አይነት ክፍያ ወይም fee የለውም።
okay ከእናንተ የሚጠበቀው application ኡን ከ Play Store ወይም ከ App Store ላይ download በማድረግ የእናንተን service አዎ።
እና አድራሻ በመለጠፍ ማስተዋወቅ ነው ማለት ነው።
okay so link ኡን መላክ እችላለሁ። application ኡን download ማድረግ እና okay፣ መጠቀም ነው።
አውቀዋለሁ።
እሱን ስ- download ስታደርግ provider እና users አሉት user አሉ እሺ።
አለው provider ላይ okay።
እናንተ service ስለምትሰጡ እናንተ ናችሁ ማለት ነው የምትመዘግቡት።
እሺ user ን እሺ።
ደግሞ እንደ ማንኛውም ተጠቃሚ የእናንተን service ጨምሮ ሰላሳ አራት service ኦችን ያ- የያዘ ስለሆነ application ኡ መጠቀም ይቻላል ማለት ነው። ታክሲን ጨምሮ የእናንተን service እና የተለያዩ ሰላሳ አራት service ኦች ስላሉት መጠቀም ይቻላል ማለት ነው። users ላይ
okay
ይሄን ያለው ነገር ስለምትጠቀሙ እናመሰግናለን።
እሺ፣ link ኡን ላኪ።
link ኡን ልካለሁ። እሺ፣ እሺ፣ አመሰግናለሁ። መልካም ቀን።